Hello ጤና ይስጥልኝ ቢያንስ ጤና ትክክል ነሽ እሺ ከ ArifPay ነበር የምደውልሎት ሄለን እባላለሁ
እ ከ ArifPay ነበር የምደውልሎት ሄለን እባላለሁ እሺ እሺ የእርሱን ስም ማን ልበል
እ ፋንታይ
እሺ በአሪፍ POS machine እ transaction እያየን አይደለም እና ምናልባት ከ POS ቱ ጋር በተገናኘ ያጋጠመው ችግር ካለ ብለን የደወልነው ምንም ያጋጠምነው ችግር የለም ነው ያጋጠመን ችግር የለም ግን ያው customer ኡ እ በ mobile transfer ነው more የሚፈልገው አብዛኛው እሱኛውን ስለሚያደርግ ስለተጠቀመ ነው እንጂ እየተጠቀምንበት ነው እሺ እሺ ያው ለምን daily ምንም አይነት- ባንጠቀምበት ማለት ነው እሺ ምንም አይነት ችግር ካጋጠሙን ዘጠና ዘ- ዘጠና አምስት ላይ ደውሎ ያስታውቁ ዘጠና ሶስት ዘጠና አምስት
አዎ ዘጠና ዘጠና ሶስት ሶስት ዘጠና አምስት እሺ እሺ በዚህ ደውሎ ያሳውቁን እናመሰግናለን መልካም ቀን እሺ ቻው